መጥተሽ ነው የምታጎርሽኝ?
hello ሰላም ጤና ይስጥልኝ።
hello ጤና ይስጥልኝ። የእኔ እመቤት እንዴት ነሽ?
አብሮ ይስጥልን። በምስሉ ነው አዎ እንትኑን አይቼ ነበረ። ለመመዝገብ ፈልጌ ነበር። ይቅርታ።
እዛው ማስታወቂያው ላይ link አለ። በዛ link apply አድርጉ።
አ፣ በዚህም ስላለ ነበረ ነው። በዚህ በዛኛው ብቻ ነው የሚቻለው?
በዛኛውም ይቻላል። አዎ በዚህኛው እዛው አይቻልም?
ል- ይቻላል። ግን CV ካለ እዛው CV CVያችሁን attach እንድታደርጉ እም፣ በእሱኛው apply አድርጉ በ link ኡ።
የተማረም ካልሰራላችሁ ያልተማረም ስለሚል ደውሉልን።
ነው። አይ፣ የእኔ እመቤት።
እሺ እሺ። ለማንኛውም apply አድርጉና እሺ፣ ይደወልላችኋል። እሺ እናመሰግናለን።
እናመሰግናለን። እሺ፣ እሺ።